ሄሎ ሰላም ጤና ይስጥልኝ። እንዴት ነሽ?
ጤና ይስጥልኝማ። ቅድም በ CBE ሞልቼ አልገባም ነበርና አሁን በምን?
በ CBE እሺ
እና አልገባልኝም። ወደ- ወደ account ኤ ሞልቼ እ፣ መመለስ አይቻልም። ስልክ ላኩላችሁ ነበረ።
መመለስ አይቻልም። እሺ ወንድም እየ- ግን እየሰሩት ነው፣ እያስገቡላችሁ ነው። ትንሽ ጠብቃቸው።
Okay ቴሌግራም ላይ አይ check አላረጋችሁትም እ፣ እንትኑ ላከ ላካ message ኦቹ በዝተውብን። ማን ነው ስምህ ንገረኝ።
ኤርሚያስ
እሺ ቆይ አንዴ። ማን ያልከኝ ስምህ?
ኤርሚያስ
ኤርሚያስ ብቻውን ነው ወይስ ታደሰ ኤርሚያስ ታደሰ ነው የቴሌግራም user ህ?
አ
እስቲ ቤት ቤት ቁጥርህን ልከልኛል በዛው።
አዎ ዜሮ ዘጠኝ ሀያ ዘጠኝ እንገርሽ አዎ አስራ አምስት ሀምሳ ዘጠኝ አስር
እሺ ያው እኔ እመልስልሃለሁ። እሺ በቃ እዛ ላይ አወራሃለሁ።
Okay ግን እየገባ ያለ እ፣ ነው አዎ፣ እየገባ አዎ፣ ነው እየገባ ነው እየገባ ነው። እዛው ላይ ቤት ቤት ቁጥርህን ላክልኝ።
አሁን ልክሻለሁ እሺ እሺ አባቴ ስለደወልክ እናመሰግናለን። መልካም ምሽት። ረድ ፌስቡክ